ታውቂያለሽ እንዴት እንደሆነ ዛሬ ምንክቶሽ ነው ልብሽ የጨከነ ያፌን እየሰማሽ የሆነ ስታውቂ ለምን ነው ወዳጄ ከኔ የምትርቂ ጸባይን ታውቂያለሽ እንዴት እንደሆነ ዛሬ ምንክቶች ነው ልብሽ የጨከነ ያፌን እየሰማሽ የሆነ ስታውቂ ለምን ነው ወዳጄ ከኔ የምትርቂ ለካት ቀልድ አታውቂም አንዳንድ ፈገግታ ለካት ቀልድ አታውቂም አንዳንድ ፈገግታ እኔስ ክፋት ሳይሆን ነበር ለጨዋታ እኔስ ክፋት ሳይሆን ነበር ለጨዋታ የምሬን ስል አይደል ተይው በቃ ይቅር የምሬን ስል አይደል ተይው በቃ ይቅር ባለፈው ስህተቴን አትሰኝብኝ ቅር ባለፈው ስህተቴን አትሰኝብኝ ቅር ስላለፈው ብለሽ ስለተዋደድ ነው አንድ ላይ በፍቅር ስለተጫወት ነው ሳይከስም ሳይቀጭ ሽታ ሳይበረዝ በክፋት ተወቅቶ እሬታ ይመረዝ ፍቅርዬ ባፌ ነው እወድሻለኔ ፍቅርዬ ባፌ ነው እወድሻለኔ እስኪ ልጠይቅሽ ቀልድ አታውቂም እንዴ? እስኪ ልጠይቅሽ ቀልድ አታውቂም እንዴ? እንዳስቅሽ ነበር አንቺን ለማጫወት እንዳስቅሽ ነበር አንቺን ለማጫወት ሳይገባሽ ቀረና ላደረግሽው ጥፋት ሳይገባሽ ቀረና ላደረግሽው ጥፋት ጸባይን ታውቂያለሽ እንዴት እንደሆነ ዛሬ ምን ነክቶሽ ነው ልብሽ የጨከነ ያፌን እየሰማሽ የሆነ ስታውቂ ለምን ነው ወዳጄ ከኔ የምትርቂ ለካት ቀልድ አታውቂም አንዳንዴ ፈገግታ ለካት ቀልድ አታውቂም አንዳንዴ ፈገግታ እኔስ ክፋት ሳይሆን ነበር ለጨዋታ እኔስ ክፋት ሳይሆን ነበር ለጨዋታ የምሬን ስል አይደል ተይው በቃ ይቅር የምሬን ስል አይደል ተይው በቃ ይቅር ባለፈው ስህተቴን አትሰኝብኝ ቅር ባለፈው ስህተቴ አትሰኝብኝ ቅር